ሄሎ ጤና ይስጥልኝ ኢንቨስት ቤት ሰላም ወንድሜ።
ሰላም ምን እንርዳ ካሸር ሰው ካሸር ጓደሰ ያረገኝ እሺ እሺ ንገረኝ አስራ ሶስት ሃያ ሁለት
አስራ ሶስት ሃያ ሁለት ስንት
አምስት አምስት ሰማንያ ስድስት
እሺ ሶስት ጨዋታ ልወስዳለሁ እሺ
የወደቀ ነው።
አዎ። ወልስ ከ- ወልስ ከቼልሲ አይማን እሺ።
ከአልሻራብ እና ፓቶም ዩናይትድ ከናኮን ፓተን ዩናይትድ የሚል ሌላ ልንገርህ ሌላ ልንገርህ እሺ
እሺ፣ አስራ ሶስት ሃያ ሁለት አስራ ሶስት ሃያ ሁለት
አምሳ አምስት ስልሳ ስድስት ሀምሳ አምስት ስልሳ ስድስት
እሱም ሶስት ጨዋታ ልወስዳለሁ እሺ
ይህ አዎ ማን የታይላንድ ሊግ የታይላንድ ሊግ ላይ ሁለት የቱርክ ላይ ደግሞ አንድ
የቱርክ ማን ነው?
አ- አን- አዳና ከ- ከአን- ከአንተለስፖር ምን የሚለው አዳና ከአንተለስፖር
ሁሉም ግን አልቋል።
ሁሉም ታርሟል። አዎ።
ሁለት ስንት ሶስት ነው ያልከኝ?
ምን አልከኝ?
ሶስት ነው ያልከኝ?
የታይላንድ ሊግ ሻንጋይ ዩናይትድ ከፕራንቹዋብ የሚል እና እ፣ ናኮን ከፓቶም የሚል የታይላንድ ላይ ማለት ነው። የቱርክ ላይ ደግሞ አድና ከአንተለስፖር ከሚለው ጋር እሺ፣ እሺ።
እሺ።